ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ካገር ሄዳ ናፍቆቷ ጎዳኝ ብጠራ ታሰማ ያለች ሩቅ ምን ትጠቀማለች እንዲህ ስማቅቅ አታውሩልኝ ሌላ ከሷ ዜና በቀር ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሺ ከዋክብት ናቸው አይኖችሺ አቤት ቅርጸ ሥራው የከናፍርሺ ፈገግማ ስትይ ሌላ ነው ጥርስሺ ማን ብዬ ልሰይምሽ ምኑን ትቼ ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ ቅጠረን ይሉኛል ኧረ ሜላ ሰዎች ሳይገባቸው ኧረ ሜላ ክፍት ቦታ የለም ኧረ ሜላ ብለሽ ንገሪያቸው ኧረ ሜላ ተንሰራፍተሽበት ኧረ ሜላ ባይምሮዬ ጓዳ ኧረ ሜላ አንቺን የት አድርጌ ኧረ ሜላ ልቀበል እንግዳ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ ሜላ
ባሪያሽ ነኝ ግባ በኝ አካሌ ደሞ አካሌ ደሞ ተራራውን ዞሬ ወንዙን ተሻግሬ ልፈልግሽ መጣ ወጥቼ ካገሬ አንቺን ላግኝ ብቻ ጦሜኑ ያድሬ እንዴት አለሽልኝ አንቺ ፍቅር ፍሬ ኦሆሆ ገዳማ ገደም ዳማዬ ኦሆሆ ገዳማ ገደም ዳማዬ ያችን ጠይም ወጣት አያችሁ ሆይ ኦሆሆ ገዳማ ገደም ዳማዬ ኦሆሆ እምባ በለው በለው እምባ በለው እምባ በለው በለው እንዳ በለው እምባ በለው በለው እምባ በለው እምባ በለው በለው እምባ በለው ልጆችም ይላሉ እምባ በለው አለንሽ እማማ እምባ በል በፊናቸው ሄዱ እምባ በለው ወደ እንጨት ለቀማ እምባ በል የዶሮ ርቢውን እምባ በለው የጋማውን ከብት እምባ በል ሁሉም አስደሳች ነው እምባ በለው ብንመለከት እምባ በል አረያው ድማሙን አረያው ድማሙን አረያው ድማሙን አረያው ድማሙን አረያው ድማሙን አረያው ድማሙን አረያው ድማሙን አረያው ድማሙን ባለሰጋር በቅለን የፈረሱ ጌታ አራሹ ገበሬን ይወገናል ይታ አራሹ ገበሬ